ሄሎ ሄሎ
ሄሎ ሰላም ይስጥልን ቤተሰቤት
እስከ ቅድም የደዋወልክ የተባልሽ የደዋወልኩ ነው ብስ ብሬ እስካሁን አልደረሰልኝ።
ሄሎ
ከሲቪ ብር ወደ ቤት ቤት ብር እስካሁን አልደረሰልኝም። እስከ ቅድም
ምን አልከኝ አባ?
ብሬ ከሲቪ ብር ወስጄ ከቤት ጋር እንትን እ?
ሳባ ብሬ ማለት ነው ከሲቪ ብር እሺ
ከቤት ጋር አስገብቼ እስካሁን አልደረሰልኝም። ደጋግሜ እናንተ ጋር ሲደውልም ጠብቅ ምናምን ነው የተባለኝ።
አዎ ብ- የብዙ ትራንዛክሽኖች ናቸው እንደዚህ የሆኑብን። እሺ ታከላል
ታዲያ ከዋስ ከዋስ ጀምሮ እኮ እ? እ?
ከዋስ የጀመረ ነው። ግማሽ ተጀመረ፣ ግማሽ ነው የቀረ።
ምን አልከኝ?
ከዋስ አሁን ጀመረ። ዲስኮር ጨዋታው ጨዋታው ጀመረ።
እሺ
ታዲያ መቼ ነው ብር ምን መቼ ነው የምጠብቀው? አሁን እ፣ ምን ቲኬት ነው?
አዎ ትኬት እሺ ካሸር ኮዷን ትነግረኛለህ? ቼክ ላድርግልህ።
ማለት ብር እስካሁን ቤት ውስጥ አልገባልኝም እኮ ከፊ ብር ውሬ ከዛ ወደ ቤቲካ ዲፖዚት አድርገህ ነው?
አዎ
እሺ ዲፖዚት ቴክስቷን ትልክልናለህ ቴሌግራም ላይ?
ሁሉም ተላኪ ተላኪ ጨረሱ። ከዛ እናንተ ጋር ሲደውል አሁን ቅድም ሀያ ደቂቃ በፊት እናንተ ጋር ደውዬለ ሌላ ሰው ያነሳለኝ። ከዛ ትንሽ ጠብቅ ቻባ ምናምን ተባለች። አሁን ገና አሁን ሰላሳ ደቂቃ በኋላም ስደውል አንቺ አሁን አልነሳሽልኝም። ከዛ ያው ብር እስካሁን አልመጣልኝም።
በቃ ቴሌግራም ላይ ከላክልን ይገባላል። እሺ ትንሽ ጠብቀው።
ታ ትንሽ ትንሽ ያልኩኝ ከዋሱ ሁሉም በቃ ጨዋታ ሁሉም ጀመረ። መቼ ነው አዎ የሚቀር?
ያስገባሉ። እሺ ትንሽ ብቻ ያስገቡ ነው አሁን የሁሉንም።
ቶሎ በእናትሽ ይሄን እሺ አባ እሺ፣
አስገናል እሺ